የኛ shop ነው እንዴ? የኛ
ወይ ወይ ተቋረጠ
አካባቢ ስበት ነው የደወል ነው።
ተቋረጠ።
ችግር የለውም። እሺ እንትን manager ኡ check ያደርገውና ነገ ይከፈትልሃል ተብለሃል። እሺ ልንገርህ ብዬ
ነገ ነገ አዎ፣ ነገ ጠዋት ነው የሚከፈት።
አሁን ምንም ክፍላችን አሁን አይችልም።
ሁለቱ ሁለቱ ነው። በዛ ምክንያት ነው የተቋረጠው። ሁለቱ ናቸው መስቀለኛና ዋናው ነው የሚለው።
አዎ ሁለቱ ናቸው። ነገ check ተደርጎ ይከፈትልሃል። እሺ
አሁን በተደጋጋሚ ነው። በጣም ብዙ ጊዜ ነው የላክነው። ላኩ ላላችሁ ቁጥር እየላክን ነው። አምስቱንም ልከን ነው።
አይ በቃ ከላኩ ችግር የለውም። check ተደርጎ ይከፈትሉታል። እሺ
እሺ፣ thank you።
እሺ እሺ እሺ ጥሩ